hello
hello፣ አሮን አቤት።
ሰላም ነው? ከቤስት ቤት ነው የምደውልልህ።
ከቤት ከቤስት ቤት ቤስት ቤት ዲኤስቲቪ።
ቤስት ቤት
okay፣ ቤስት ቤት ነው። okay፣ ቤስት አዎ፣ ቤት። አዎ፣ እሺ fantasy አሸናፊ ነበር። ከአምስተኛ ውጤት አንድ ሺህ ብር አሸናፊ ሆነሃል።
አዎ፣ አዎ፣ አይቼው።
የላክልን account ነበር ግን የተሳሳተ ነው መሰለኝ።
አቤት።
የት- የላክልን ብሩ እንዲገባል የላክልን okay፣ የንግድ okay።
ባንክ account ነው የላከው። የምን አካውንት አይ ነው አይደለም፣ የላከው?
የአቢሲኒያ ነው።
እሺ ትክክለኛ account ኡን ላክልን። እሺ
በዚህ text አድርግልህ ወይስ እዛ?
fantasy fantasy እንትን የለ ወይም okay፣ አዎ።
ቲኬት። እሺ አሁን የምነግርህን ስልክ ቁጥር እሺ፣ ነገር save አድርገውና እሱ ላይ ላክልን።
okay። ወይ በእንትን ላክልህ፣ የ fantasy እንትን የሚለው በ fantasy ከዚህ በፊት ቴሌግራም account ኡ አለ።
አዎ፣ አለ።
በቃ እሱ ላይ ላክልን። እሺ እሺ